hello ሰላም ጤና ይስጥልን ቤት ቤት አሁን ደውዬ ነበር እና እሺ
voucher በ voucher ቆርጬ እሺ withdraw request ላይ ስገባ ማለት ነው payment ID በሚለው አይደለም ወስዶ ቁጥር
አይደለም voucher code ኧን ፈልጋት ነው አዎ አዎ
voucher history የሚል አገኘክ
okay voucher history ላይ ነው የምገባው አይደለ አዎ፣ voucher history ላይ ገባና እዛ ላይ ኮዷን ታገኝ ቀን የሚጠይቅ ከሆነ ቀን- ቀኑን አስገባበትና አዎ እሱን የተሳሳተ- ታገኘዋለክ
በቃ ገባኝ ገባኝ ከዚህ ቤት ወስጃለሁ ወስቼው ነው እሺ እሺ እሱን አመሰግናለሁ እሺ መልካም ቀን እሺ
አይ ገባኝ በቃ እዚህ ጋር ገባና ገባኩኝ እሱ እንደ እንቁላል ቦታ ነው እኮ።